ኤሌክትሪክ ከሌባኮለዳው አሰበ ተፈሪ ጋራጅ ሰፈር ነው። ቤቲንግ አዝዤ ማለት ነው እሺ እና አልወጣልኝም። የሆነ ኤረር ነው የሚያሳየኝ ቴሌግራም ላይ ልላክልሽ
ምን ትኬቱን እስኪ ላኪልን መጀመሪያማ እ እ ትኬቱን ላኪልን ትኬቱን ማለት ነው ኧረ አይደለም እያወጣሁኝ ገና አዝዤ ትኬቱ ማለት ነው ፕሪንት ብዬ እሺ እያወጣልኝ አይደለም። ብሩ ደግሞ እየቆጠረ
okay balance እየቆረጠ ነው አዎ።
ልጅ አይደለም አዎ እሺ እ ቴሌግራም ላይ ቴሌግራም እ ላኪልን ቴሌግራም ላይ እሺ እንድትላክልኝ አዎ ቴሌግራም ላይ ላኪልን እሺ እሺ ምንድን ነው ምን ያለሽ ግን የምልክት ነው የምልክት ነው ምንድን ነው የምታጫውት ስፖርት የስፖርት ነው እምቢ አለሽ አዎ አዎ እሺ እሺ ላኪልን
ሰላሜ